Hello አቤት ጤና ይስጥልኝ።
ጤና ይስጥልኝ።
እሺ ምን ምን ልርዳት?
ማታ ማታ ስድስት ሰዓት ከሀምሳ ሁለት ላይ እሺ
አንድ ሺህ ብር transfer አደረኩኝ ወደ ቴሌብ ቴሌብር ነበረ ላይ እሺ
እስካሁን ሆ- አየር ላይ ነው እኮ ያለ
አ- አ- ሁ- ሁለት ስንት ጊዜ ነበረ?
ሁለት አንድ ሺህ?
ጊዜ አንድ ሺ አንድ አንድ አንድ ሺህ አንድ ደግሞ አንድ ሺህ መቶ
Okay እሺ እሺ የ Best Bet ቁጥርህን ንገረኝና አሁን check አደርግልሃለሁ።
ዘጠኝ አስራ አምስት እሺ እሺ አንዴ እሺ ዜሮ ዘጠኝ አስራ አምስት አስራ ስድስት አስራ ስድስት ስልሳ ስልሳ
ሰማንያ ሶስት እሺ
አየር ላይ ነው ያለው እኮ ያው ይታይ እኮ እኔም እስቲ ቆይ ሊሆን አላሳውቅክሽ ዘጠኝ ብለህ ነው የምትገባው? ዜሮ ዘጠኝ ብለህ ነው የምትገባው?
ዘጠኝ ዘጠኝ ብለህ ነው የምትገባው? Hello እወዬ ዘጠኝ ብለህ ነው አሁን የምትገባው የ Best Bet ቁጥር?
አዎ
Okay እሺ እ ማለት አልገባኝም። አምስት መቶ እና
አ ስ- ስንት ብር ነበር ያልከኝ? ይቅርታ።
አንድ አ፣ ስድስት ሰዓት ከሀምሳ ሁለት ደቂቃ አንድ ሺህ ብር እሺ ስድስት ሰዓት ከአስራ ዘጠኝ ደቂቃ ሺ ሶስት መቶ ብር
እሺ ምን አለ? የሱ ኪቦርድ ነው እዛ ሄደ የቤዛ ጋር ለምን አረ ነው እንደሱ እየሰራ ነበር መሰለኝ። ሄሎ
በየናት አይ ቆይ አንዴ አንዴ እሺ ጠብቀኝ ይላል አይቼዋለሁ እስካሁን።
አፔንዲንግን አት- አይቼዋለሁ አንዴ ጠብቀኝ አትዘው እሺ እሺ
እ ሄለው ወይዬ አባን አይቼዋለሁ። ለሳንቲም ማሳውቅ እላለሁ። እሺ ትንሽ ጠብቀን።
አ ለሳንቲም ማሳውቀናል።
አ ትንሽ ጠብቀን ይገባል። ገቢ ይደረጋል ወደ ቴሌብር ቁጥርክ።
እሺ እናቴ እሺ እሺ፣ እናመሰግናለን።
እ፣ በጣም ነው የማመሰግነው።
እሺ እሺ።